ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ?
ሞግዚት ፈልገን ነበር።
ይቅርታ ምን አሉኝ?
ሞግዚት
hello ወይ ሞግዚት ፈልገን okay ነበር።
መልካም እሺ መልካም እሺ። አሁን ላይ ብቃት ያላቸው የሞግዚት ባለሙያዎች እጥረት ስላለ በቂ እህ።
ባለሙያዎች ከስልጠና ማዕከል እስክናገኝ ድረስ ያው የሞግዚት ጥያቄ እያስተናገድን አይደለም። በጣም ይቅርታ
እሺ ታንኪ እሺ፣ ስለደወሉ እናመሰግናለን። መልካም ቀን